ሰላም ጤና ይስጥልን። ነጻነት security አዎ እንዴት አደርክ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ዊንታ እባላለሁ ከ We Plus Solution ቴክኖሎጂ ነበር የምንደውልላችሁ።
ከማን We Plus
We Plus?
We Plus
እሺ እ እ ድርጅታችን ሀምሳ አይነት አገልግሎቶችን በአንድ application ለመገልገል ለተጠቃሚ ይዞ መጥቶ ነበርና ከዛ ውስጥ ደግሞ አንዱ security service ነው
እሺ እና እርስዎም ድርጅትዎን በመመዝገብ በዚህ application ላይ በነፃ እንዲያስተዋውቁ እርስዎና ተገልጋዩ እንድትገናኙ register እንዲያደርጉ ልጋብዞት ነበረ።
በቀደም ደውላችሁልኝ ነበር እንዴ?
እ ደውልንልዎት ነበረ። link ልከንልዎታል። ፈቃደኛ ነበሩ?
ይመስለኛል በቴሌግራም የሆነ link የተላከ ይመስለኛል። እስኪ okay።
ለማንኛውም ደግሞ ላኩልኝና okay።
ምዝገባውን አላካሄድኩም።
okay በቃ ጥያቄ ይመዝ- ይዩትና ጥያቄ ካለዎት መላክ ይችላሉ።
እስኪ link ኡን እንደገና ላኩልኝ በዚህ ስልክ።
እሺ ልክልዎታለሁ። መልካም ቀን ይሁንልዎት።
እሺ እሺ